ይቆጥራል።
ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
እሺ፣ አብሮ ስትልን ብር እየተቆራረጠብኝ ያስቸግረው ነበረ።
ደንበኛ ሲሆኑ ያው በየቀኑ ትኬት ስለሚገባሉት ነው።
አ አ?
ደንበኛ ሲሆኑ በየቀኑ ትኬት ስለሚገባሉት ነው።
ትኬት በየቀኑ ብር እየተቆራረጠብኝ ያስቸገረ። በዚህ ስልክ አይደለም ልንገራችሁ፣ ስልኩ
እ በዛው በተጠቀሙበት ሲም ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ይጫኑ ለማቋረጥ የሚላለ
ኮከብ ስን ዘጠኝ ሰማንያ አምስት መሰላል
ባይ ኮከብ- ኮከብ ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ስምንት አምስት
መሰላል ብለው ደውለው ሲመጣሉ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
እሺ፣ እናመሰግናለን። ቻው
እሺ